ሄሎ ጤና ይስጥልኝ።
ሄሎ
ጤና ይስጥልኝ።
ሄሎ ሄሎ አይሰማትም?
አቤት ይሰማል።
ወደ ሰማንያ ሰማንያ ስምንት አሁን ደውሎ ነበር።
ወይኔ እሺ፣ አዎ ቅድም ደውዬ ነበር አዎ ምን ልርዳዎት
እ?
ምን ልርዳዎት አገኙ የሚፈልጉትን መረጃ?
አዎ አግኝቻለሁኝ፣ አመሰግናለሁኝ። አንድ ሴት አዋርታኛለች፣ የምፈልገውን information ነግራኛለች እሺ እሺ እና process አረግ communicate አረግሃለሁኝ። ወደዚህ ነው የምደውለው።
አዎ ይቻላል ይደውሉ። አዎ እሺ ወንድሜ በጣም አመሰግናለሁ። ፍሊንትስቶንስ ነው አይደል?
አዎ ልክ ነዎት እሺ በጣም አመሰግናለሁ። እሺ መልካም።
በጣም እሺ ቻው፣ እሺ